ሄሎ ሄሎ ሰላም ጤና ይስጥልን። አለሙ ከቺፕቺፕ ነበር ደውለው እሺ ቺፕቺፕን ይጠቀሙ ነበር በፊት ላይ እና አሁን ላይ ደግሞ አቁመዋል። ምን ተፈጥሮ ነው ያልተመቾት ነገር ምን አለ የሚለውን ላውራዎት ነበር የደወልኩት።
እ፣ ጂኬን ባለቤት ሲጠቀምበት ለሽት group ስትፈጥር አሁን ላይ ጠፍተዋልና ያልተመቸት ነገር ምን ነበር?
አይ የሰራው ነው የሰ- የማቲ በሚለው ግሩፕ ውስጥ ላይ እንትን አንዳንዴ ሽሞላ አካል ነው በቃ ተጠቀም ነው።
እንጂ ኦኬ፣ በስልኮት ሌላ ሰው ነው የሚጠቀምበት ማለት ነው።
አዎ አዎ ባለቤት እንጠቀምበት
አዎ፣ ግሩፕ እርሶ ውስጥ ለማለት ተመቸ- እንደዛ ነው።
ኦኬ፣ ገባኝ። እሺ፣ በቃ ተመቸት ነገር ዲቴል ህጻናት ምሳሌ አስገዛውን ጉዳይና ይቀጥል
እሺ፣ እሺ